Hello?
Hello.
Hello?
hello ጤና ይስጥልን።
ሰላም ጤና ይስጥልኝ።
አለን አለን፣ እግዚአብሔር ይመስገን። ሰላም ነው። እንትን የአረ- አረግ ነበር ደውልለት እና ባለፈው አረጋዊ ነህ?
አስመዝግበን አ- የአረጋዊ ወንድም ነኝ። ትንሽ እንትን ስለማልችል ነው እና
እሺ እሺ እ፣ ባለፈው ባለመስጠቱ አለት ነበር። ሄሎ ሄሎ ድምፅህ ትንሽ ይቆራረጣል። እስቲ እ፣ ማንቀሳቀስ። እሺ አሁን ይሰማል።
እና የ- ወደ አምስት መቶ የሚሆኑ ጋዜጦች እንትን ሆነዋል ብሎ ባላ እንዲያሳይና ባለፉም ደውዬ ነበር በሰማንያ ሶስት አስራ ሰባት አዎ
ታስመዝግበን አዎ።
እንትን ብሎ አይቶለት ነበረ። አይተውት እ፣ የኔ አምስት መቶ እሺ።
በጣም ጥ- እ፣ በጣም ስስ ናቸው፣ ትንንሾች ናቸው እና የመቱም ራሱ አግኝተዋል። እሱ ጋዜጦቹ?
እንትን አ፣ ጋዜጦቹ ከ- ሁለት ሺህ አይደለ የነበረው
አዎ አሺ አምስት መቶዎቹ ችግር የለባቸውም። አምስት መቶዎቹ ግን በጣም እንትን ናቸው። ከዛ እ፣ ሁሉንም እህ።
almost መቶ ራሱ መጥቶ አይቶ እንትን አድርገዋል። ባለፈው ማለት ነው ባለሙያ አይቶ መጥቶ እንትን አድርጎ ነበር እህ፣
እና አናግርልኝ ብሎ እህ።
የደወልኩልህ
አዎ አዎ። ምንድን ነው እ፣ የእኛ ተወካይ እዛ አካባቢ ተወካያችን መጥቶ አይተዋል። ሙያዊ አ።
ድጋፍም ሰጥተውታል። እ፣ አ።
የሞቱትንም መዝግበዋል። ሪፖርትም ያደርጋል።
አ።
እ፣ ጉዳዩ በደንብ ታይቶ የሞቱበት case በደንብ ታይቶ ወደ ዶክተር ሀፍቶም ወደ RSM ኡ ሪፖርት አድርጓል። እሱ አሁን okay።
እ፣ ዶክተር ሀፍቶምን እያነጋገርኩት ነበረ አሁን በቅርብ ጊዜ አ።
እሱ ጉዳይ ያው ከጫጩቶቹ ስለሆነ case ኡ አ፣ አ።
በ compensation መልክ እንዲ- እንዲተኩም እሱም ነግሮኛል። እሱን አ፣ ጉዳዩ ግን እየታየ ነው እየታየ ነው አ።
አ፣ እንዲተካለትም አ፣ እያዩት ነው።
ያው ጀማ ስለሆነ በዛም እየሰራ ስላለ ነው ምክንያቱ እንደዚህ እንትን ባይሆንበት
አዎ።
ጥረት የሚያደርግ ስለሆነ ነው።
እሺ ጥሩ። እሺ እሺ፣ አመሰግናለሁ።
አመሰግናለሁ።
መልካም ጊዜ።
አዎ፣ አዎ፣ አዎ።